Hello?
Hero, ah, hero work ተቋርጦ ነበር።
እና ዛሬ ነው የወጣብህ?
ዛሬ ሆና በማክሰኞ ዕለት ነው የሚለው፣ ግን እንዴት እንደሆነ አላውቅም። ብቻ
ማክሰኞ ማለት ከሶስት ቀን ከሁለት ቀን በፊት አሁን ይላ ብዬ በቃ ትቼዋለሁ። ታውቃለህ፣ አሁን ደግሞ ድጋሚ ሲሆን ማክሰኞ ዕለት ወጪ ይሆናል ይላል።
ኦኬ ሊላ አንዴ
እሺ
ስድስት መቶ ግን እንትን ብሏል።
በቮቸር አባይ በቮቸር እኮ እንደዛ አይላክም። በቮቸር የሚላክ ከሆነ ወይ ፔንዲንግ ላይ ነው የሚሆነው ወይ ኮዱን ወስዶ እንትን የሚል ሰው ይኖራል ማለት ነው። ከወጣ ማለት ወይ ወዴት እንደገባ ማወቅ ይቻላል። ኮዱን ነግርክ?
አ ይቻላል። ኮዱን አይደለም የምትነግረኝ፣ ኮዱን ሳይሆን በቮቸር የወጣበትና ብሩን አይቼልህ እዚሁ ከአንተ ስልክ እንደወጣ አረጋግጣለሁ። ከዛ በኋላ የገባበትም ደግሞ አረጋግጣለሁ ማለት ነው።
አሁን እንደዛ አራቅልኝ ይስተባ በእናትህ።
እሺ እሺ፣ አንዴ በ voucher ወጥቷል ይላል። የገባው ሙከራ የተደረገበትን ስልክ ልንገራ። የራስ ላይ ነው፣ የራስ ላይ እንትን ብላል። የራስ ላይ ለማስገባት ሞክራል። ቆይ የተላከውን check ላድርግልህ። አንዴ ጠብቅ። ሄሎ ሄሎ ሄሎ፣ ልንገርህ የገባበትን ስልክ እሺ፣ ዜሮ ዘጠኝ ሀያ አራት
ዜሮ ዘጠኝ ሀያ አራት ዘጠና ሀያ አራት ዘጠና
ዜሮ ዘጠኝ ሀያ አራት ዘጠና ሀያ አራት ዘጠና አዎ አዎ፣ ወደዛ ነው የገባው።
እሺ፣ አባ፣ እሺ፣ አመሰግናለሁ አባ።
እሺ thank you እሺ